hello ጤና ይስጥልን ቺፕቺፕ እንዴት አደራችሁ?
እግዚአብሔር ይመስገን።
order ነበረኝ።
እሺ driver ኡ ደውሎልኝ፣ አንዳንዴ ምንድን ነው የተሟላ order አይመጣም።
አሁን ነው የተቀበሉት order ኡን?
አይ እንት ቅድም ደውሎልኝ ነበር። መልሼ ስደውልለት ምን ምን ነው ደውሎልኛል፣ የት ነው ብሎ እሺ ምን ምን order ኦችን እንደያዘ ልጠይቀው ነበረ።
እሺ። እርሶ ስንት order ነው order ያደረጉት? ሶስት ነው ሁለት?
ወደ አራት ነው መሰለኝ። ሁለት ቲማቲም፣ ሁለት group ሽንኩርት፣ ፓፓያ፣ አቮካዶ በአንድ እና አይደለ?
እ?
በአንድ ነው አይደል order ያደረጉት? ዛሬ የሚመጣ ማለት ነው። ከዛ- ዛሬ የሚመጣ ዛሬ የሚመጣ አዎ እርሶ admin የሆኑበት white አዎ።
cabbage አለ፣ አዎ።
ፓፓያ አለ፣ ቲማቲም አለ። ከዛ እሺ።
በቡዛየሁ ደግሞ አዎ ሽንኩርት አለ grade B
እሺ grade ምን አ- እ፣ ሽንኩርት አለ grade B።
grade B ምንድን ነው?
እዚህ ጋር order ያደረጋችሁት grade B ነው ባለ ሰላሳ ዘጠኝ ብሩን አዎ አዎ አዎ አዎ አዎ። ከዛ እ፣ ሌላው ደግሞ በቡዛየውም ቲማቲም አለ። ከዛ ቲማቲም ደግሞ አለ።
አቮካዶ አለ።
አቮካዶ ሰላሳ ዘጠኝ great ፒ ምንድን ነው? እንትን አይደል እንዴ? አቮካዶ አይደል እንዴ?
አቮካዶ normal ኡን ነው order ያደረጉት ባለ ሀምሳ ሰባት አስራ ዘጠኝ ብሩ አዎ ባለ አስራ ዘጠኝ ብር አዎ።
አዎ።
በቃ እነኚህ እነኚህ order ወይ ነው ቲማቲም ሁለት አዎ።
እ፣ ሽንኩርት እ፣ እና ጥቅል ጎመን ጥቅል ጎመን አዎ።
በቃ እነኚህ ናቸው። አይ ለማረጋገጥ ነው። አንዳንዴ እስኪ እዚህ ሲደርስ አዎ።
እነኚህን order አልተቀበልኩም ምናምን ስለሚል ነው።
አይ ወጥቷል ሁሉ በቃ እነኚህ ወጥተዋል አይደል?
አዎ።
እሺ አዎ፣ እሺ እሺ፣ እናመሰግናለን። መልካም እሺ፣ እሺ።